ሄሎ ሄሎ ወይ ጤና ይስጥልኝ።
አብሮ ስለ የፍቅርተ ስልክ አይደለም?
እ?
ፍቅርተ
ይቅርታ አይደለም ግን እሷ ጋር ነው ያለሁት።
okay። ቴሌ ብር ተመዝግባችሁ ነበር ከዚህ በፊት እሺ እየሰራችሁበት አይደለም እና balance እንድታስገቡበት እንድታንቀሳቀሱበት ነበር እ? እ?
የጠየኩኝ። balance እንድታስገቡና እንድታንቀሳቀሱ already አቋርጣችሁታል ወይስ እየሰራችሁበት ነው?
እሺ
hello ወይ
ቴሌ ብር እሺ እሺ ከቴሌ ነው የምደውልልህ።
እሺ ተመዝግባችሁ ነበር አይደል?
ያ መሰለኝ በንግድ አዎ፣ በንግድ ፍቃድ ምናምን እና እንድትሰሩበት እና balance እንድታስገቡበት ነበር የደወልኩልህ።
እሺ
እ፣ መስራት ትፈልጋላችሁ ወይስ እ?
መስራት ትፈልጋላችሁ?
ምን ጠይቃታ okay እሺ፣ ጠይቃትና ደውልልኝ በዚህ እሺ እሺ።